ሄሎ ጤና ይስጥልኝ ተድላ አምቡላንስ ምን ልርዳ ሰላም ነው እናት፣ እንዴት ነሽ?
እግዚአብሔር ከሚኒሊክ ይመስገን ሆስፒታል ነው የምደውለው እና ማሽን አለው እንዴ አምቡላንሳችሁ? ከአይሲ ክፍል ነበርና ለሲቲ ስካን የምንወስደው
ያን ኦክሲጅን ኦክሲጅን ማሽን እ እ
ኦክሲጅን አለ ፖሊስ
ኦክሲጅኑ ብቻ ነው ያለው።
ኦክሲጅን ነው ያለው አዎ ኦክሲጅኑ ብቻ በማምን ፊት ማሽን ነው ይፈልጋል
ይህ ICU ክፍል ያለው ማሽን ነው። ትልቁ መተንፈሻ ዩ- የለም አፍ ውስጥ የሚደረገው እሱ አይነት አላቸው።
እስቲ ቆይ አንዴ እሺ ምን mode
እ?
ምን mode ላይ ናቸው
አቤት እ፣ የጤና ባለሙያ አለ አጠገብህ?
አይጠፋም። አዎ
እ፣ እሺ። አይ ምን mode ላይ እንደሆኑ ምናምን እንድትነግረን።
እሺ ቆይ ወጥቼ ላይ ላገናኝሽ ደግሜ ልደውላ ነው እንደዚህ እያወራሽ ልውጣሩ ላይ
እ፣ ቆይ እ፣ ደውል መልሰክ፣ እኛም ደግሞ እስከዛ እንደሱ ለእና ይሻላል። አዎ እንደሱ ይሻላል። እሺ ምን አይነት ወር ላይ እንዳለ